ሰላም ጤና ይስጥልኝ። እንዴት ስለ አዎ ሰላም ነሽ?
ይመስገን።
አ፣ ደህና ነኝ። ብ ምነው መቶ አንስ ዲፖስት ያደረገ አልገባም ገና።
መቼ ነው?
አሁን አሁን ሰላሳ ደቂቃ በፊት እና ቴሌብር ላክ መሰጅ ላከው መሰጁ
አዎ ላክልን እሺ በቃ የለም። አይ ምን ችግር ነው?
እ እ ምን ችግር ነው?
ምን አልከኝ አባ?
አልገባም። ሲስተሙ ተበላሸ።
ቤት ቁጥርን አስራ አምስት አርባ ስድስት እ
ከዛ አስራ አምስት አርባ ስድስት እሺ
ዜሮ ዘጠኝ ሀምሳ አምስት አዎ ስንት ነው? ሀምሳ ሶስት አርባ አምስት አዎ አዎ
ዛሬ ነው
አሁን አሁን አሁን ግን ቁጥሩ ስንት ብር ተፋ ነው?
የቴሌብር ቁጥር የላከ ተሳስታ ስንት ብር ነው?
መቶ ሀያ አምስት መቶ ሀያ አምስት
መቶ ሀያ አምስት ብር ነው ሀያ አምስት መቶ ሀያ አምስት
እኮ ምን እ፣ ይገባልህ?
አሁን ሲፒፒ ነበር ያልገብን አሁን ይግባል ይግባል ይጫወታ ጫለዋ እሺ ያው አሁን ገብቷል። እሺ እሺ አመሰግናለሁ እሺ ችግር የለውም። እሺ አብሽር እሺ